ቀን ያውም ባንድ ጀንበር ማጣትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር ዳገት ቁልቁለቱን ተማጸንኩት አደርስን ከረጅበት እንዳልኩት የልቤን ባይሞላ ባላገኘሽ እመጣለሁ ባሳቤ ላጫውትሽ ዳገት ቁልቁለቱን ተማጸንኩት አደርስን ከረጅበት እንዳልኩት የልቤን ባይሞላ ባላገኘሽ እመጣለሁ ባሳቤ ላጫውትሽ